ጤና ይስጥልኝ
hello እንደውዬ ነበር ከይቅር ጋር የሆነ ስልክ ቁጥር እየተራመው
እሺ ሮት አዎ አንድ ይቅርታ ጋር እሺ ሮጠኝ ዘጠና ሁለት ዘጠና ሁለት ዘጠና ሁለት እሺ ከሶስት
አስራ ሶስት ዜሮ አንድ አምስት ዜሮ አንድ ሀምሳ አምስት ዲፖዚት ሲያብ ነው ዊዝድሮ ሲያብ ነው
ዲቦክስ ያደርግ ነበር በቃ ጥሩ ቴሌግራም ላክሉን ስታቶች እሺ አሁን ዝም ብሎ እሺ ስለ ደውና አመሰግናለሁ መልካም ምሽት እሺ እናመሰግናለን